ሰላም ጠንስልኝ። ሁሉ ሰላም ነው። ፍልም ስታኖስ እንዴት አደርሽ?
አለ እግዚአብሔር ይመስገን ሁሉ ሰላም ነው። ወደ ቢሮአችን ብቅ እላለሁ ብሎት ነበረ መጡ እንዴ? ወደ ቢሮአችን ብቅ እላለሁ ብሎት ነበረ ነው መጡ እንዴ?
የት ነው?
ወደ ልደታ ልደታ
የት?
ልደታ ልደታ
አዎ እመጣለሁ። ትንሽ ስራ ቢዞኝ ነው እመጣለሁ። አልቀረውም።
እሺ፣ እሺ፣ እሺ እሺ።
እሺ። መልካም ቀን